ሰላም ጤና ይስጥልኝ። ጭፍጭፍ እባክዎ ምን ልርዳው?
ጤና ይስጥልኝማ።
ሰላም አብሮ ይስጥልን።
አለን አሁን አዝዤ ነበረ እና እቃ ማለት ነው share ያደረኩላቸው ጋር ግን ሊከፍት አይችል- አልቻለም። ምንድን ነው link ኡን በብዙ ስልክ አየ- እንትን አልኩት እየከፈተ አይደለም።
ቴሌግራም ላይ share አድርገውላችሁ አዎ፣ አዎ።
ምንድን ነው የሚያመጣሉ ጽሁፍ ምናምን አለ ምንድን ነው ኖ የሚላቸው?
መልሶ no ይመልሰዋል። በቃ እንትን አይልም። ከ- አይዋ
ኦኬ በኋላ በኋላ እንትኑ ይከተዋል። ሊንኩን ይከፍተዋል። ልክ ጆይ ስትል ይመለሳል።
ኦኬ።
ምን ምናሽ ጋር እነሱ አላቸው ምናባችን እንትን ቺፕ እኮ ይከተዋል። ከተው ግን ጆይንት አላ ጆይንት ማለት
እም።
ከዛ በኋላ መልሷል። ይጣፍ ማለት ነው። ይመልስና ወደ ሊንኩ ይላል ማለት ነው። ሶስት ስልክ ነው እንደዚያ ይሆንብኝ ማድረግለት እና ምን ያዝዤ መጡልኛል ዛሬ ነው ያለ
ችግር ነው የሚሆነው። ይሄ ሎታሉ እስከምስት ድረስ ትንሽ ይጠብቁ፣ ይሞክሩት፣ ደጋግሞ ይሞክሩት። የሲስተም ችግር ነው የሚሆነው። ያሳስባሉ።
ሻይ ዛሬ ካለፈ እንትን እንደብኝ ደግሞ ብዙ ነው ያዘዝኩትኝ እና ሼር አላረግ እንትን የተዳለልዬ ነው
እሺ፣ ይቅር በጣም አሁን እ?
ሰዎች ሲስተካከሉ ችግር ነው ይጠብቁ።
እሺ
እም።